ጤና ይስጥልኝ።
እግዚአብሔር ይመስገን።
መንግስቱ ይልማ ነው?
ክሊኒክ ማለትሽ ነው?
yeah yeah okay
እዛ ከ ArifPay ነው የምደውልለው። ቲካም እባላለሁ።
ከየት ከ ArifPay
okay። በሳሁን ይሄ የግሌ ነው። የክሊኒኩን ስልክ ልስጥሽ?
አዎ okay ዜሮ አንድ አንድ
እሺ ሶስት ሶስት ሰማንያ
ሰማንያ ዘጠና አስር
እሺ አመሰግናለሁ። አዎ እሺ ችግር የለም።
መልካም ቀን